ሄሎ ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን። ከአርሲፒ ነው የምንደውለው። ደውሎልን ነበር፣ ስልኮት ተቋረጠ።
አ ቴሌግራም ላይ screenshot ልኬ ነበርና ወደ ቴሌብር transaction እምቢ ብሎኝ ነበር። እዛ እሺ፣
ለዛ ነው።
እሺ። አቶ ናሆም ኖት ናሆም አራ አ አ የምንችል በእኛ በኩል እንደተስተካከለሎትና ገንዘቡ ወደ ቴሌብሮት ገብቶሎታል። አልገባሎትም እ፣ ቴሌብሮት ላይ አልገባማ።
ትንሽ ዳሚያችን ካለው ቴሌብር ነው ደውለው የሚያናግሩት። በእኛ በኩል ግን ቴሌብር ላይ እንደገባሎት ነው የሚያሳየን። እ በዚህ እኮ ብር transaction ሁለት መቶ ዘጠና አራት ብር
ሁለት መቶ ዘጠና አራት ብር
okay። እነሱ ነው ማናገራቸው ማለት ነው ቴሌብር።
አዎ ካልገባሎት፣ አዎ ቴሌብሮችን ያናግሩት።
እሺ፣ እሱ እሺ፣ የ transaction አመሰግናለሁ።
ID ም ልንነግሮት እንችላለን። ቴሌግራም ላይ እንልኩታለን። በዚህ transaction ID አ ከአሪፍ ቤ ገንዘብ ገብቶልኝ ነበረ ብሎ ይጠይቋቸው። ቴሌግራም ላይ ልከንሎታል transaction ID።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን ይሎት።
እሺ፣ እሺ።